ይሄ ትናንትና ማታ እኔ ሶስት መቶ ነበር ሚላ ቤት ውስጥ ነው
እሺ
withdraw ብል ገና እስካሁን ብር አልገባም።
withdraw ማድረግ ፈልገው
ያ ትናንትና withdraw እኔ አርግልኝ ግን እስካሁን አልገባም።
እሺ ደንበኛችን ስምዎትን ይንገሩኝ።
እስካሁን የምጠብቀው ነው። በእናት ብር ነው የምፈልገው።
አመልክተው ነበር ደንበኛችን
አ?
አመልክተዋል።
አ? አ?
እሺ አንዴ ጉዳዮትን ያየሁለት ነው። መስመር ላይ ትንሽ ይጠብቁ።
እሺ እሺ፣ ቶሎ በእናት ቤት
መስመር ላይ ያሉ ደንበኛችን
አ ይቴ ቀጥታ መስመር ላይ ስላስጠበቅንዎ ነው ሶስት መቶ ብር withdraw ማድረግ እንደፈለጉ ነግረውን ነበር። ተስተካክሎሎታል። እሺ ስለዚህ ወደ ሚላ ቤት account ተመልሷል
አ አ አ እንደዛ ማለት በእናት ይቱ ተመልሷል። ደንበኛችን ሚላ ቤት account ኡን መግባት አለመግባቱን ያረጋግጡ
አ
ያረጋግጡ። ደንበኛችን ተስተካክሎሎታል።
እሺ እሺ ይሄ እሺ እሺ መልካም ምሽት ይሁንልዎት።